hello ጤና ይስጥልኝ።
ሄለን እመቤት ከቺፕቺፕ ነበር የምንደውልዎት።
አዎ waiting ገብታችሁ ነበረ። ለዛ ነው የምልሽ የደወልኩት።
እሺ እ ቆሎ order አድርገው አልተቀበሉም አይደለ ዛሬ?
አዎ እሺ፣ ስለዚህ ለነገ ልናስገባልዎት ነበረ ልንልክልሽ። location ነው location ኡ አ- ዊንጌት አለፍ ብሎ አወሊያ፣ ጄኔራል ዊንጌት አለፍ ብሎ አወሊያ።
እሺ እሺ፣ ነገ እንልክልዎታለን።
እሺ አመሰግናለሁ።
እሺ